ጉዳይ እባላለሁ እባክዎ ምን ልርዳ?
ይቅርታ በክፍለ ከተሞች ትገኛለሽ?
ምን አሉኝ? ይቅርታ ትንሽ ድምጾት ይቆራረጣል።
እሺ በክልል ከተሞች ላይ መገኘት ይችላል ወይ ጉዳዩ?
Okay ጉዳዩን አሁን ላይ አዲስ አበባ ላይ ብቻ ነው እየሰራን ያለ ነው። ወደፊት ነው ወደ እ ክልሎች ተደራሽ ለመሆን እየሰራን ያለ ነው። አሁን ላይ ግን በዋናነት አዲስ አበባ ላይ ነው እየሰራን ያለ ነው።
እሺ አመሰግናለሁ።
እሺ መልካም ቀን።